የብሩክን ልደውልለት ነው። ሰው ልጅ እየደወለ ስለነበር ይባረክ ነው ይባረክ ነው ቸሩ
ሄሎ ይባረክ ኦርደር ነበር እኮ ተሳስተሃል። የነገርከኝ እ
የነገርከኝ ኦርደር ነበር ተሳ- የተሳሳተ ነው ያለኝ። አስራ እስኪ ቆይ አራት ልንገርሽ፣ አትስጊው አትስጊው፣ ቆይ ገርፍስ ተመሰለች ሀምሳ አስራ አራት
ሀምሳ አስራ ሄሎ።
አራት እኮ ኮምፕሊት የተባለ ኦርደር ሀምሳ አስራ አራት
ከየት ወዴት ነው የሚለው?
ነበር ከቤላቸው ወደ ፖስት ኦፊስ ኢሚግሬሽን የሚሄድ
እኮ ታዲያ እሱ order እኮ እኔ ጋር አለ። ልላክልሽ screenshot
ጄውላውን ሀምሳ አስራ አራት ነው የሚያሳየኝ complete የኔ order ነው።
ማን ጋር ነው complete የተባለው?
ብዙ ሸዋን ግዛው ላይ ምናልባት አንተ check አድርጌ area manager ን ደውልለት ይባረክ እሺ